ጤና ይስጥልኝ አሪፍ ሰላም ነኝ ዋቆ ምን ልርዳው ሄሎ ጤና ይስጥልኝ
አብሮ ይስጥልን።
ምን ልርዳዎት ትናንት ደውዬ ነበር። ሶሪ እሺ ከሁሉ ስፖርት ዊድሮ ማድረግ ዊድሮ እያልኩ ተቀነሰ፣ ግን ትራንዛክሽንም ላይ የለም ወደ ቴሌብሬም አላለፈም እና
ከሁሉ ስፖርት ወደ ቴሌብር ነበር ያስተላልፉት አዎ በ ArifPay ነበር ግን pay ያልኩት transfer ያልኩት withdraw ያልኩት
እኛ ጋር ደውሎ አመልክተው ነበር ደንበኛችን ትናንት ደውዬ ነበር እና እሺ ከዛ የ transaction ኡን screenshot ላክልኝ ተብዬ ነበር።
እሺ ልከው ነበረ የለም transaction ኡ ላይ ምንም አይ- አ- አይከፍትም። ይሄ የ HuluSport ደግሞ መደወል ፈልጌ ሁሉም አይሰራም እምቢ አለኝ።
እሺ ደንበኛችን እኛ ያለ screenshot ኡን ልናየሎት ስለማንችል ነው እ፣ አዎ።
ትራንዛክሽን ላይ ምንም ማግኘት ካልቻሉ ሁሉ ስፖርት እና ማናገር የሚኖርቦት ስሞትም አለበት
እ፣ ኪዳነ ገብረ ክርስቶስ እባላለሁ። ኢዘር ኤኒዌይ ሁሉ ስፖርት ላገኝበት የምችል ልትነግ- ልትነግሩኝ ትችላላችሁ ወይ?
እኛ ጋር ኮንታክት ቁጥር የለም። ደንበኛችን ዌ- ዌብሳይታቸው ላይ ገብተው ነው የሚያገኟቸው ወይም እ?
ቴሌግራም ወይም ቴሌግራም account ኣቸው ላይ ያነጋግሯቸው እንጂ እኛ ጋር contact ቁጥራቸው የለም።
እዛ ጋር ያሉ ቁጥሮች ሁሉም አልሰራ ብለውኝ እኮ ነው። sorry። እሺ thank you። ወይም በዚህ በዚህ ቁጥር ተመክሮ ከነበረ transaction ማየት አትችሉም አይደል እናንተ?
ያው የትኛው transaction እንደሆነ ልናውቅ አንችልም ነው ለማረጋገጥ ነው screenshot ኡን የፈለግነው።
okay። እሺ thank you።
ስለዚህ እሱን ይላኩልን። እናመሰግናለን። መልካም ቀን።
እሺ ቴንክ ዩ።